hello ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለን እንትን ጥቆማ ለመስጠት አይደለም ማለት ልጄ ካልቀረብኩ ብላ አስቸገራኝ ነው።
ምናምን
ልጄ ማቅረብ ፈልጌ ካልቀረብኩ ብላ አስቸግራኝ። ይቻላል።
እድሜ ስንት ነው?
እድሜዋ አራት ከምናምን ነው።
አይ አራት ብቃት ከ- አላት እ?
ብቃት አላት ችሎታ አላት ብለህ ምናምን
አይ የለም ያው እንደዚህ እንትን ላሉ መሄድ እፈልጋለሁ ምናምን ትላለች ወይ ምናልባት ከተባለ ብዬ
እርግጠኛ ካልሆነ አይ ደግሞ ወላጅ መጠቆም አይችልም።
እሺ በብቃቷ የሚተማመንባት ሰው
እሺ
እሺ፣ እናመሰግናለን። ይቅርታ